ጤና ይስጥልኝ አዲስ አለም።
አቤት። ሄሎ ሄሎ፣ ጤና ይስጥልኝ አዲስ አለም።
አ
ከአሪፍ ፔ ነው የምደውልሎት። መሀሌት እባላለሁ።
እሺ
በኪዩክ ብር በኩል የላኩት screenshot ደርሶን ነበረ።
አ
ምንድን ነው ያጋጠመው ችግር transaction ኑ ላይ?
እ ያው already ከቴሌ ከቴሌ ብሩ ቆርጦታል። እዛኛው account ላይ ግን አልገባም ኪዩክ ብሮች ጋር አልገባም።
እ ወደ ኪዩክ ብር ነበር የላኩት፣ እዛ አ አልገባም።
አዎ እዛ አልገባም። ከቴሌ ብር ቆርጠዋል።
እሺ ም- መቼ ነበረ transaction ኑ?
አሁን ዛሬ ነው።
ዛሬ ነው። እሺ አ
ጥሩ። screenshot ቱ already ደርሶናል በእነሱ በኩል። ሌላ ጊዜ እንደዚህ አይነት ችግር ካጋጠሙት እም፣ ዘጠና ሶስት ዘጠና አምስት ላይ ደውለው እርዳታ ማግኘት ይችላሉ።
እሺ እሺ መልካም ቀን።
እሺ መልካም ቀን። ቴንኪው።